hello hello አቤት ሰላም ጤና ይስጥልኝ።
አብሮሽ ቃል ኪዳን እባላለሁ። ምደውልሎት ከግሎ ሪል ስቴት ነው።
ቀጥሎ እሺ፣ ቀጥይ
እ?
ቀጥይ
hello
ቀጥይ ቀጥይ።
እ፣ እ፣ የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥ እንገኛለን እና ምናልባት ፍላጎቱ ካሉት መረጃ ልሰጦት ነበር።
አመሰግናለሁ። አሁን ፍላጎት ስለኝ።
ምናልባት ያለው ሰው ካለ ይደውሉልኝ።
እሺ፣ አመሰግናለሁ።
አመሰግናለሁ።
እሺ